ጤና ይስጥልኝ። com ነው
ጤና ይስጥልኝ። እንትን ትናንት withdrawal አድርጌ ነበር አስራ አንድ ሰዓት አካባቢ ጠዋት withdrawal አድርጌ ነበርና እስካሁን ብሩ አልገባ አልተመለሰም አልገባም።
እሺ የሁሉ ስፖርት ላይ ግቡና transaction history የሚል አለ። እሱን screenshot አድርገው ይላኩልን።
ማ- እኔ ልላክ አዎ transaction history transaction history የሚል አለ። እሱን screenshot አድርገው ቴሌግራማችን ላይ ይላኩልን። ቴሌግራማችን እ, የጥያቄ ምልክቱ ጋር አለሉት።
okay እንትን እ, ስንት እንትን አለ subscriber አለ ብዙ ሁሉ ስፖርት ምናምን ይችላለ እ?
ምን ያህል sub- subscribe አለው እንትናቸው አይደል?
page ኣቸው?
ጥያቄ ምልክቱ ጋር አለሉት እዛው website ኣችን ላይ okay እሺ እሺ እዛ በዛ ልግባ ልላ- አዎ፣ ጥያቄ እሺ።
አይ፣ አይ